Hello ጤና ይስጥልኝ። ሂል ቬንቸር ምንልዶት
ጤና ይስጥልኝ ሂል ቬንቸር ነው።
አዎ እሺ ደንበኛችን ከአሪፍ ፔ ነው የምደውልሎት።
ከምን ከአሪፍ ፔ ነው የምደውልሎት። ዘዴ ትባላለሁ። የእርስዎን ስም አለምን?
ፎዛ
እሺ ደንበኛችን በ POS ኡ ዙሪያ ለማውራት ነው የደወልንሎት። POS ኡን ለሰላሳ ቀናት ለተከታታይ ሰላሳ ቀናት አልተጠቀሙትም። ምንም transaction እያሳየን አይደለም። በ POS ኡ የትኛው POS ነው?
አሪፍ ፔ POS
እሺ አሪፍ እናም- ቴሌ POS አለ? አሪፍ። Okay እሺ።
እና ምናልባት ያጋጠሙ ችግር ካለ ለመጠየቅ ነበር።
አይ ምንም ችግር አላጋጠመንም ተጠቃሚ ስለሌለ ነው።
እሺ ደንበኛችን ከዚህ በኋላ ምንም አንጠቀማለን።
አይነት ችግር
ሲኖር እደውልልሻለሁ። ከዚህ በኋላ እናስጠቅማለን።
እሺ ደንበኛችን ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እሺ thank you መልካም ቀን ይሆንልዎት።
እሺ ባንቺ